hello ጤና ይስጥልኝ ቤስት ቤት ራሄል ነኝ። በምን ልርዳዎ?
አሁን አሁን
አቤት
ሄሎ አቤት ጤና ይስጥልኝ።
እሺ አካውንት የወጣው ቴሌብር ለመወጣች ቤስት ቤት ለመወጣች አካውንት ደግሞ አልደረሰኝም።
እሺ አንድ የቤስት ቤት ቁጥርህ ንገረኝና check ላድርግልህ።
ሰዓቱ አይደለም ስልክ ቁጥር እ- ቤስት ቤት ይሄ የምትጠቀምበት።
ቁጥር ነው። ይሄ ቁጥር ነው። ይሄ ቁጥር ነው።
እሺ እሺ ሲፍር እያለ ነው።
እሺ አንዴ
ያ
ስንት ብር ነው?
አምስት ሺህ ረሲፈል ይባላል እኮ ምን ሰዓቱ ነው ደግሞ ብለህ?
ሁለት ሰዓት ከሀምሳ ስድስት ደቂቃ እሺ ዛሬ አ, አምስት ጊዜ ነው ያወጣኸው? አምስት አምስት ሺህ
ዛሬ አለም እኮ ሁለት አዎ።
ሺህ አ- ስድስት አ- አ- አስራ ሁለተኛ ወር ሁለት ሺህ አስራ ሶስት በስድስት አዎ ትናንት።
ሁለት ሰዓት አዎ ሀያ ሀምሳ ስድስት ደቂቃ እሺ ያልገባልህ የአምስት ሺህ transaction የለም። ሁሉም ገብቶልሃል ግን ከትናንት ጀምሮ አ?
አንዱ ተመልሶ ነው ወደ ቤስት ቤት አካውንትህ፣ ሌላው ግን ገብቶልሃል ሁሉንም መቼ ነው ተገ- መቼ ነው ተመለሰው?
ትናንት።
ስንት ሰዓት
ቆይ ሀያ አንድ ሰዓት ማለት ሶስት ሰዓት ከአርባ ሁለት ሀያ ሀያ ጉዳይ ማለት ነው ለአራት ሰዓት ማታ አዎ እኮ የዛኔ ነው የተመለሰው። ሀያ ጉዳይ ሀያ ለአራት አይደለም ሀያ ጉዳይ አይደለም ለሶስት ሰዓት አ- አራት ደቂቃ ብቻ ይቀራል።
አይደለም አንተ አንተ ያው ትንሽ ነህ።
አንተ ያዘዝክበት ሳይሆን የተመለሰበትን ነው የምነግርህ። የተመለሰበት ሰዓት እ ሩብ ጉዳይ ሀያ ጉዳይ ለአራት ነው ከአንድ ሰዓት በኋላ ማለት ነው። ካዘዝከው ከአንድ ሰዓት በኋላ ተመልሶ ወደ ቤስት ቤት አካውንት እኔ አሁን receipt ይባላል እኮ ረ- ምን
ምን አልከኝ ረ- receipt ይባላል receipt
እኮ revert withdraw የሚላለ እኮ ወይ ቴሌግራም ካለ hi በለኝና እዛ ላይ ላክልህ history ውን።
ይህ ሁሌ ገንዘቡ ምንድን ነው? ቴሌግራም ነው።
ተመልሷል ወደ ቤስት ቤት አካውንት
መቼ የዛን ያልኩ እኮ ትናንትና ሀያ ጉዳይ ለአራት ማታ ማለት ነው። screenshot አድርጌ ላክልህ ወይ ቴሌግራም ካለህ አዎ አለ ይላክልን።
ካለ እሺ hi በለኝና ቴሌግራማችን ላይ ልላክልህ።
እሺ ላከው እሺ አይደል